Hello Hello ሰላም፣ እንዴት ናችሁ? cash register machine ገዝተን ነበረ እና ውሉን በሁለት ቀን እናደርጋለን ብላችሁን ነበረ አስቸኳይ ብለን ማለት ነው።
እሺ ግን ሳምንት ሆነኝ።
እኮ የገዛሽበትን ደረሰኝ ይዘሽ ነይና አናግሪያቸው።
መምጣት አለብኝ?
አዎ እንደዚህ ማገናኘት አልችልም እኔ ማየት
ወይም ማገኝበት ስልክ አትሰጭኝም?
እሺ ዜሮ ዘጠኝ ምክንያቱም መጥቼ ደግሞ እንትን እንዳይሆን ነው።
ምን
መጥቼ ደግሞ ገና ነው ውሉ አልተዘጋጀም እንዳትሉኝ እኮ ነው።
እሺ ይሄም ስልክ ቁጥር ልንገርሽ እሺ
ዜሮ ዘጠኝ ስልሳ ስልሳ
ዜሮ ዘጠኝ ስልሳ አሁንም ዜሮ ዘጠኝ ስልሳ አልሽ አይደል?
አዎ ዜሮ ዘጠኝ ስልሳ አሁንም አሁንም ስልሳ ስልሳ ከዛ ስልሳ ሁለት ስልሳ ሰባት ስልሳ ሁለት ስልሳ ሰባት ሰባት እሺ ዜሮ ዘጠኝ ስልሳ ስልሳ ስልሳ ስልሳ ሁለት ስልሳ ሁለት ስልሳ ሰባት
እሺ